አሎ ጤና ይስጥልን
ጥናት ይደል ሰራት አለን አለን ሰላም ነው የሸዋት ነኝ ከድሬዳዋ እሺ እሺ ወስ እሺ ምን ነበረ እንትን አልቆርጥልኝ እያለ ነው እና ቅድም ደውዬ ሲቆ አይተን እንደውልልሃለን ብለውኝ ነበረ።
እሺ እንዴት አልቆርጥ ማለት ሲስተሙ እያስቸገረኝ ነው፣ በጣም እየተንቀረፈፈ ማለት ነው።
ትኬት ሲቆርጥ ቶሎ አያወጣም ምናምን ነው አዎ
okay አሳውቀው ነበር አይደለ
አዎ፣ ቅድም ደውዬ እንደውልልሃለን እስኪ እንየውና ምናምን ብለውኝ ነበር።
okay አሁንም እየሰራ አይደለም አዎ አዎ ዋይፋዩ ግን ዋይፋዩ እንዴት ነው አሪፍ ዋይፋይ ያው የምሰራበት ነው። ሰነብት በጣም ፈጣን ነው የምሰራበት የነበረ ነው።
አንዴ ቆይ ጠብቁኝ እሺ እሺ እሺ
ሰላም ነው
ሰላም ሰላም።
አለን። እሺ ምንድን ነው የሚልህ?
በጣም እየተንቀረፈፈ ት- በተለይ ኳስ አላወጣልኝ አለ አዎ ይሄ የምን ችግር እንደሆነ ታውቃለህ?
እ ቅድም ነግሬሃለሁ የኔትወርክ ችግር ነው። አንተ ጋር ብቻ ነው ይሄ ነገር happen የሚሆነው። ይሄ ደግሞ ዋይፋይህን ማስተካከል አለብህ። or እሺ።
ደግሞ ሌላ የሆነ GB ውን ጨመር አድርገህ ምናምን የሆነ እ።
በደንብ እንትን ፈጣን የሆነ access ሊኖር ይገባል እንጂ እኛ ጋር ሁሉም ነገር እየሰራ ነው። ይሄ ከዚህ እህ።
ከማንጻር ምንም የተበላሸ ነገር የለም።
እሺ ሁላችንም ጋር እየሰራ ነው በደንብ even ምን- ሁሉም ኢትዮ- ኢትዮጵያ ውስጥ የሚሰራው እ፣ bet bet ስፖርት የሚሰሩት ምንም እንደዚህ አይነት ነገር complain እያደረጉ አይደለም እና ዋይፋይን ምንድነው?
አስተካክለው
ዋይፋዩ አ ዋይፋዩ ትንሽ ነው አንተ GB ው
አ፣ ስድስት GB ነው አ፣ አይችልም አንቺ ቢያንስ አንቺ ከአስር በላይ መሆን አለበት
okay እሱን ልጨምረው አ እሱንና speed አስጨምርበት ከዛ ታየዋለህ ምንም ሁሌ ነው የሚሰራው ተረክል የሚለው speed ማለት እ፣ ይጨ- የሚጨመር ነገር አለ speed ያልከው ነው አ፣ እ፣ ቴሌ አዎ ቴሌዎች ቴሌዎች እሺ።
ሄደህ ይነግረዋል የሆነ inform ያደርገዋል እህ፣ ዋይፋዩ እያሰራኝ አይደለ ምናምን ስትላቸው እህ፣ አ፣ ከዛ እንትን broadband ወይ ሊሰጡ ይችላል
እህ፣ እህ። ስለዚህ እዛ ጋ ነው ማለት ነው መስተካከል አዎ።
ያለበት እንጂ ያው እዚህ ምንም የሚነካካ ነገር የለውም። ለባሽ ማበላሸት ካልሆነ በስተቀር ምንም የለም።
okay እሺ አመሰግናለሁ እሺ፣ እሺ፣ እሺ።